ጤና ይስጥልኝ። አሪፍ ነኝ። ማሪስ የባኮም ልርዳዎች
በሀሪፍ ስፖርት ውድድሮ አድርጌ ነበረ። በሀሪፍ ላይ
እሺ፣
ቅድም ተደውሎልኝ በዚህ ስልክ ምን ላክ እንዳለችኝ አላውቅም። ውድድሮው ስክሪንሾት አድርጌ ቴሌግራም ነንበራችሁን ነበር
ውጅዶ ሲያደርጉ የነበረበትን ከሀሪፍ ስፖርት የእሱን ስክሪንሾት ነው የሚልኩልን። ቴሌግራም ቁጥራችን ይዘውት ነበር።
አው ግን እምቢ አለኛ። friend ካልሆን መላክ አትችልም አለ።
እሺ እንደሱ ከሆነ ቴሌግራም የሚጠቀሙበት ቁጥር አሁን የደወሉልን ነው።
አው አው በዚሁ ነው ድሮ ያደረኩት።
እሺ ደንበኛችን፣ ስለዚህ በዚህ ቁጥር እኛ ከአሪፍ ፔይ መሆናቸው የሚገልጽ መልእክት እንላክሎትና እዛ ላይ share ያደርጉልን።
አየ እሺ፣ አየ እሺ ደንበኛችን፣ ሌላ ጥያቄ ያሉት የለኝም። በቃ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ምሽት ይሁንልዎት።